Hello. Hello.
Hello, Tammy. Tashi Hello, ce gudu. Tashi
Okay.
Ya, mun- okay.
group
Ah,
ለካ አላነሳን ነው አዎ አልችል ሀ ኦኬ እዛ ቆየናችሁ። ሌላ?
አዎ ሰው ላይ ደርሰው ስልክ አነሳማለቻቸው ሞሚና
ቆየ ብዬናችሁ። ሌላ አይደለም አይደለም hello
እ ደርሷል location ኑ ላይ እና ሞሚና ሲደውላ ስልክ አታነሳም እርስዎ መቀበል ይችላሉ
አዎ አዎ እችላለሁ።
በቃ ስልክ ስልክ ልክላቸዋለሁ ለ driver ኦች hello።
ይደውሉሎታል አሁን
እሺ እሺ እሺ ብሎ